ጤና ይስጥልኝ Hello ቪዛ ሚልኪ ነኝ። በአኳማሪ ሴቶች ጭረት መልኩ
ጤና ይስጥልኝ ጤና ይስጥልኝ እንዳዘጋጅ እ እንትን የ ወደ ራሽያ መሄድ ፈልጌ ነበር
እሺ፣ በምን መሄድ ፈለጉ?
በቪዛ እንትን አለኝ invitation ይላክልኛል። just ለ tour ነው
አሀ ምን ያክል ይቆያሉ ራሽያ ሄደው?
ሁለት ሳምንት ለሁለት ሳምንት።
አዎ።
እሺ፣ የሚያስፈልጉትን ነገር ነው ማወቅ የፈለጉት?
አዎ አዎ እሺ፣ ደንበኛችን አንዴ መስመር ላይ ቆዩ። እ ጤና ይስጥልኝ ደንበኛችን መስመር ላይ ኖት?
አዎ አዎ እ ፓስፖርት አለዎት አይደለ?
ፓስፖርት አለኝ አዎ አዎ ፓስፖርት ያስፈልገውታል። ከዛ በተጨማሪ ከዛ ሀገር የሚገኝ ሰው invitation letter ሊልክሎት ይገባል።
ይላክልኛል። እ አዎ።
ሌላ የሚያስፈልግ
proof of fund የሚኖሮት ከሆነ proof of fund ወይ ደግሞ bank statement ያስፈልገውታል። bank statement አዘጋጅተው print ማድረግ ያስፈልገውታል።
statement ማለት ምን ያክል እ እዛ ሀገር ሄደው የሚቆዩበትን ያክል ጊዜ የሚበቃ ለምግቦት፣ ለትራንስፖርቶት የሚበቃ ያክል proof of fund ቢያንስ ሶስት እጥፉን ባንኮት ላይ ሊኖር ይገባል። አለበለዚያም ደግሞ እዛ ሀገር ያለ ሰው ስፖንሰር አደርጓለሁ የሚል ከሆነ ደግሞ sponsorship ኡን የሚያሳይ letter ሊደርሶት ይገባል።
እሺ ይሄንን ያስፈልጎታል። እነዚህ እነዚህን አሟልተው እዛ የሚያርፉት ሆቴል ከሆነ አሊያም ደግሞ invite የተደረጉት ሰው ጋር ከሆነ ማረፊያዎትን እነዚህ እነዚህን አሟልተው መጠበቅ እም- ይኖርቦታል።
እሱ ደንበኛ እንዳለ book ያደረኩት እ እንትኖች አሉ።
ሆቴል book አድርገዋል።
አዎ አዎ ሆቴል book ያደረጉበት እሱን እ፣ እንትኑን ማየት ይፈልጋሉ። book ያደረጉበትን ቦታ reservation ኦትን ረ- ማወቅ ይፈልጋሉ።
ሌላ በደንብ more ደግሞ proof of በ proof of fund ኦት ላይ በደንብ ቢሰሩ ጥሩ ነው። ተመልሰው እንደሚመጡ ማወቅ ስለሚፈልጉ
okay እሱ ላይ በደንብ ቢሰሩ ጥሩ ነው። ሊብሬ ካለዎት፣ ካርታ ካለዎት፣ ትዳር ካለዎት እነዚህ እነዚህን ቢያሳዩ more ቪዛዎትን acceptance ኡን ይጨምርሎታል።
ትዳር አለኝ። እሷ ግን እዛ ነች ያለችው።
ስለዚህ ትዳሮት okay እዛ ነው ያለችው።
አዎ እሷን ጠይቆ ለመመለስ okay ለበዓል አሀ እዚህ ትምህርት ሀገር ስላላት እሷ እዛ ነው ያለችው።
ነው እንዴ? እዚህ ሀገር ታዲያ ካርታ ወይ ሊብሬ ወይ የሆነ የሚያንቀሳቀሱት ንብረት የንግድ ፍቃድ ምናምን አለ ይኖሩታል።
ሊብሬ አለ።
ይሄን ይሄን ካልሆን በጣም ጥሩ ነው። ቪዛዎት approve እንዲደረግ ይረዳዎታል። ምክንያቱም ሄደው እዛ እንደማይቀሩ ነው ማሰብ የሚፈልጉት እና okay በዚህ በዚህ approve ማስደረግ ይችላሉ ደንበኛችን።
በቃ እሺ። ሌላ ነገር የሚያስፈልገው ነገር የለም።
ሌላ የሚያስፈልጉት አብዛኛውን እነዚህ ናቸው። አዎ ደንበኛችን ፎቶ ሊያስፈልገውት ይችላል። ፓስፖርት ሳይዝ ፎቶግራፍ ያዘጋጃሉ።
okay እነዚህ እነዚህን አዘጋጅተው በቀጠሮት ቀን ተገኝተው የሚያስፈልገውን ነገር መጨረስ ይችላሉ።
በቃ
ተጨማሪ ጥያቄ ያለዎት?
የለኝም።
ሄሎ ቪዛ ሳይደወል እናመሰግናለን። መልካም ቀን።
እሺ መልካም ቀን።